ጤና ይስጥልኝ። ኬስ የበራ መረጃ ባኩት የምንወደውት
ሽኬት ፈልጌ ነበር ወንድሜ።
እሺ፣ ከየት ወደ ነው የፈለጉት?
ከባህር ዳር ወደ አዲስ አበባ።
እሺ፣ ለመቼ ነው የፈለጉት?
ለነገ ይኖራል እንዴ?
እሺ፣ ሌሎት አስቸልኩ
ለመምጫ ብቻ ነው የፈለጉት?
ምን
መምጫ ብቻ ነው የፈለጉት?
ለአንድ ሰው መሄጃ ከባህር ዳር ወደ አዲስ አበባ
እሺ ነገ ላይ አራት በረራዎች ናቸው ያሉት ዘጠኝ ሰዓት ከዛ በኋላ አስራ አንድ ሰዓት ከሀምሳ አምስት አንድ ሰዓት ከሀምሳ አምስት እና አስራ ሁለት ሰዓት ተኩል እና ይቅርታ ማታ አንድ ሰዓት ላይ
Okay ለማክሰኞም ይኖራል አ ማክሰኞም አለው ኦኬ እሺ ወንድሜ እሺ መልሼ እደውላለሁ እሺ ደውሉ እሺ